ጤና ይስጥልኝ። ጤና ይስጥልኝ።
ሄሎ
ጤና ይስጥልኝ።
hello አይሰማም
ሱቅ ማርት ነው?
እ ነበረ አሁን ግን እዛ አይደለሁም።
እሺ፣ ደንበኛቸውን እዛ ያለ ሰው ስልክ ቁጥር ይሰጡኛል?
እሺ። ዜሮ ዘጠኝ እያልሽ ነው?
መስመር ላይ ያለው?
ዜሮ ዘጠኝ እሺ።
አስራ ሶስት አስራ ሶስት ሀያ አንድ ሀያ አንድ አስር ስልሳ አንድ እሺ፣ አመሰግናለሁ። መልካም ቀን